ተለቀለቀ
ቅድስት ሰላም ነው።
ሰላም
ሀያ ስድስት አስራ አንድ ሀያ ስድስት አስራ አንድ ምን ሆነ?
ነው ቆይ ሀያ ስድስት ሰባ ስድስት ማለት ነው።
ሀያ ስድስት
ሰባ ስድስት ሰራት
ተቃራኒ ሆኖብኝ ነው።
ሌላኛው order ስ አይ ሰው- ሀያ ስድስት አስራ አንድ ሀያ ስድስት አስራ አንድ
አዎ
የትኛው ነው እየሰራ ያለው?
እ ሀያ ስ- ሀያ ስድስት አስራ አንድ
ጠብቀኝ እሺ፣ አንዴ መስመር ላይ
እሺ
ዜሮ አራት ታሪኩ ነህ?
አዎ በል ቻው። አዎ አይ አሁንማ ተይ ምን እንትን እንትን መስለን ምንድን ነው የሚባለው ይሄ ርጭት ረጭ መስለን እ አይ አይ። ቻው
hello ታሪኩ ወየ አቤት አይወጣልህም። ሁለቱንም ስራው እህ። ሌላም እኮ order አለኝ ማነሽ እ፣ ቅድስት ቅድስት አዎ ሌላም አይደለም ሌላም order አለኝ እስኪ ንገረኝ ደግሞ ላኛውን
እ፣ እሺ ሀያ ስድስት ሀምሳ ሰባት
ሀያ ስድስት ሀምሳ ሰባት ይህንንም እየሰራኸው ነው?
አዎ ይህንንም እየሰራሁት ነው አሀ
ታሪኩ
አቤት hello ታሪኩ የረርጉሊት የሚሄደው ወጥቶላል። እሺ አቤት። የ- የት ነው የ- ጆይ ነው?
የጆዩ የጆዩ አዎ
እሺ አመሰግናለሁ እሺ